ሄሎ ሄሎ ሄሎ አቤል እ ሰላም አቤል።
ድጋሚ ደወልኩልህ። ገነት ነኝ አ- ከላይን አዲስ እ ማጥናት የምትፈልጋቸውን ፊልዶች እ ያሳወቅከን አልመሰለኝም እና አዎ።
ሶ እነሱን ልጠይቅህ ነበር አንድ ሁለት ሶስት ብለህ ብትሰጠኝ።
እሺ እ ምን ምን ምንድን ነው ያሉት? ኢተሊ ነዋ። እንትን?
አዎ ጣሊያን ነው እን- ኢንጀነራል ነው የምትነግረኝ ፊልዶችህን አንደኛ፣ ኦኬ።
ሁለተኛ፣ ሶስተኛ ብለህ እንትን የምታስባቸውን የለም?
ማለት ነው።
ለ- ምርጫ ምናምን የለንም?
አዎ አዎ መጀመሪያ አንተ preference ለወቀው ከዛ በኋላ እሺ።
በዛ ያንን based አድርጌ ነው የምሰራው።
እሺ ልደውልሻ እንደዛ ከሆነ እ ቴሌግራም ላይ ጻፍልኝ ከምትደውል። all right እሺ፣ እጠብቃለሁኝ አሁን። እሺ ቶሎ በል። all right እሺ